ሄሎ ሰላም ጤና ይስጥልኝ Best Bet
አቤት ይስጥልህ።
ቤት
ትኬት ከትላንት ወዲያ የቆረጥኩት ትኬት ነበር።
እሺ
ከዛ አንድ ወጣ፣ እሺ
አንድ ጨዋታ ደግሞ ተራዘመ።
እሺ የተራዘመው ደግሞ ትላንት ተካሄደ ግራናዳ ጨዋታ ነበር።
እሺ አንዴ ላስተላልፍልህ ጠብቀኝ እሺ እሺ፣ ትኬት issue ዛሬ እኛ ስላልሆንን እሺ፣ የሚያስተናግዱ ክላ እንድን ላስተላልፍልህ እሺ።
እሺ አንዴ ቆይ ማማ ቤዛ
ሄሎ ጤና ይስጥልን ቤት ቤት አዎ፣ ይስጥልህ።
ሰላም ሰላም ነው።
እግዚአብሔር ይመስገን ምን ልርዳ
ትላንት የእንትን የሁለት ትኬት ነበርና እሺ
ሀያ ዘጠኝ ጨዋታ አንድ ተቋረጠ፣ አንድ ወጣ እሺ ንገረኝ እሺ cashier code ን እና cashier code ንገረኝ የትኬት
እሺ
ሄሎ ሄሎ አሉ አቤት እሺ cashier code ኡን ንገረኝ ከትኬት ስር ያለውን
እኮ እየነገርኩህ ነው።
እሺ እሺ ኦንላይን ነው እሺ አለ ከተ- ጨዋ- ከተ- ጨዋታዎቹ በታች አለ ትኬት ካሸር ኮድ የሚል እየነገርኩህ እኮ ነው። ስድስት ሺህ ሰባት ሺህ
እሺ ስድስት ሺ ኢ ነው ሺ ኢ እሺ
ሺ ሺ እሺ
ሰባት እሺ
ኤ ስምንት ሺ ኤ ስምንት ሲ አ ዜሮ ሰባት ስምንት እሺ
አራት አርባ አራት
እሺ
ሰባ አራት እሺ
A ሰማንያ ስምንት
እሺ ኤ ዘጠኝ ኤፍ
ኤ ዘጠኝ ኤፍ አ
ሄሎ አንድ ይጠብቀኝ እሺ መስመር ላይ እሺ።
እኮ void ኡ አንድ አይደል ሄሎ ሄሎ ሄሎ
አቤት መልሼ ይደውልልሃለሁ እሺ አንድ ጊዜ እሺ።
እሺ